hello
አሎ
ወይ ይሰማል አባ ሰላም ነው። ምን ነው ስልክ አታነሱም? በጣም ነው የሚያስጠላ።
እ እ ምን አልከኝ?
ስልክ አታነሱም። ብዙ ጊዜ ደውዬ ነበር።
እሺ ምን ነበር ይቅርታ።
አሁን አንድ ቲክቶክ ላይ አይቼው ነበር። አንድ sedan ሁለት ሺህ አስራ ስድስት
ሁለት ሺህ አስራ ስድስት ሄዷል።
አዎ sedan አይቼው ነበርና ሁለት ሺህ አስራ ስድስት silver color የሚመስል
okay። እሺ ፓስተር ነው ያለውና ስልካቸውን ትይዛለህ? ፓስተር ፓስተር ነው ያለው። እኔ መስቀል ፍላወር ነኝ።
እኮ ፓስተር ነው ያለው ብለውኛል። አዎ እስቲ ስልካቸው አዎ ስልክ ልስጥህ ያዝና።
እሺ ዜሮ ዘጠኝ
አርባ አራት ዜሮ ዘጠኝ ዜሮ ዜሮ አርባ አራት አርባ አራት ዜሮ ዜሮ ዜሮ okay ዜሮ ዜሮ ነው አዎ ዜሮ ዘጠኝ
አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰባት አስራ
አንድ
አስራ አንድ አዎ እሺ እደውላቸዋለሁ። እሺ ማህደር ብለህ ካናግራቸው እሺ እሺ እሺ ቻው።